ሬስቶራንት የሲልቨር አመጃ ማክል በቁጥም ያለው ሰላም ሰላም፣ ጥበበ ሰላም ነው። ትግስት ነኝ።
እግዚአብሔር ይመስገን። ሰላም ነው።
ደህና ነኝ ይመስገን ነው። ስመኝማ ጥበበ፣ ገና እየሄድኩ ነው እናደርሳለሁ አይደለ? ዘጠኝ ሰዓት ነው መነሻው።
የአንቺ ትኬት ስንት ሰዓት ነበር? ቆይቼ እንዴ ስንት ሰዓት ነበር እያለ ማለት ከሀያ ስምንት ከሀያ ነው መሰለኝ ትነሻለሽ አለኝ የነበረው ናቲ። እስኪ ሂድ በእናትህ፣ ገና እየሄድኩ ነው፣ እየደረስኩ ነው።
እሺ ልሂድልሽ።
እሺ እሺ
እየገባ ነው። እሺ
ወይ የዛኛው ሊል ወዬ ወይ የዛኛው ሊል ነው ወይ እደውልልሻለሁ በቢሮ ስልክ በይሄን ስልክ የምትጠቀሚው በዚህ ደውልሽ።
አዎ ቶሎ በል ግን እሺ ጥበበዬ።
እሺ ቼክ አድርጌ ልደውልልሽ።
እሺ እሺ